ጤና ይስጥልኝ የተሰጠኝ ማዕከል እባክዎ ምን ልርዳዎት?
የ plane ትኬት ፈልጌ ነበር።
እሺ ለመቼ ነው ከየት ወዴት?
እህ እህ ከ ከ ወደ ባህር ዳር ከአዲስ አበባ ወዴት አሉ?
ወደ ባህር ዳር ከአዲስ አበባ ባህር ዳር
እ hello ለመቼ ነው የፈለጉት?
ለነገ
ለመቼ አሉኝ? ይቅርታ ለነገ ለነገ okay okay ለነገ ወደ ባህር ዳር አለ። ለስንት ሰው ነው የፈለጉት?
አ ለአንድ ሰው ነው።
okay ጠዋት ነው ከሰዓት?
እህ እህ ጠዋት ነው ከሰዓት የፈለጉት?
ኧረ ጠዋት ጠዋት
እሺ ሌሉ አራት ሰዓት አካባቢ አራት ሰዓት አካባቢ ቢሆን እሺ መሄጃ ብቻ ነው ወይስ ደርሶ መልስ?
እህ ደርሶ መልስ ነው መሄጃ ብቻ?
መሄጃ መሄጃ ብቻ okay እያየሁለት ነው። እሺ ይጠብቁኝ።
እሺ ችግር የለውም እያየሁልህ ነው።
እሺ አራት ሰዓት ከአርባ ላይ አለ።
okay ግን ያው እሱ ትንሽ ይወደዳል ወይም ይቀንስ ሶስት ሺህ ሁለት